ሄሎ ሄሎ
ጤና ትምህርት ቤት ነው የምንሰራው።
እዚህ በነቸው ግርባቴች
ምን አሉኝ?
ቤስቤስ መክተብ ፈልጌ ነው።
አዲስ ነው።
አዎ፣ እሺ ቤስት ቤት ዶት ቤት ላይ ሄዱና
እሺ ሄደ ነበረች አዎ፣ ስልክ ቁጥሮትን ከዘጠኝ ጀምሮ ያስገባሉ።
እ?
ስልክ ቁጥር ከዘጠኝ ጀምሮ ያለውን ያስገባሉ። ዜሮ ዘጠኝ የሚለው ላይ ዜሮን ይተዋትና ዘጠኝ ከሚለው ጀምሮ ያስገባሉ።
እሺ ኮዲስ ከዛ password ኡን ደግሞ capital letter፣ small letter፣ ቁጥር እሺ እና ምልክት symbol ያለው አድርገው ስምንት በትንሹ ስምንት መሆን አለበት። እንደሱ አድርገው ያስገቡት።
እሺ እሺ መልካም ምሽት።
አይ ነው